ጤና ይስጥልኝ ሄሌግዛት እኔ ባንክ ምን አይነት የጉዞ መረጃ ልስጥዎ?
ስለ ፓስፖርት ለማሟላት ፈልጌ ነበር።
ፓስፖርት ለማውጣት ፈልገው ነው?
አዎ
website ን ልንገሮት እና ኦንላይን ላይ መጀመሪያ ቀጠሮ ማስያዝ አለቦት።
okay እሺ
እሺ Ethiopian passport
እ
website ኡን እየነገርኩት ነው። መጻፍ የሚችሉበት አጋጣሚ ከሆነ ይጻፉና Okay
እነግሮታለሁ።
እሺ Ethiopian passport
ኢትዮጵያ ፓስፖርት services
ቆያሲ
Ethiopian passport services
ኢትዮጵያ ፓስፖርት
ፓስፖርት passport services services
እሺ dot gov
dot gov
gov dot et
dot et
et አዎ ብለው search ሲያደርጉ ያመጣሉታል። የ immigration website ነው። እዛ ላይ ኦንላይን ቀጠሮ መጀመሪያ ማስያዝ አለቦት።
እሺ ቀጠሮ ሲያስይዙ የሚከፍሉት ክፍያ ይኖራል። እሱንም ክፍያ መፈጸም አለቦት ማለት ነው።
okay እሺ አመሰግናለሁ።
እሺ የለይዛ ስለደወሉ እናመሰግናለን። መልካም ምሽት ይሆንልዎት።
እሺ